በላይ ኳንቲያ የሰጧቸውን ሄሎ
ሄሎ አቤት
የሆነ በአቅራቢያቸው ወደ የቶችትን ሽያጭ ማ ወይም ወደ ሰማንያ ሰባት አስራ ሶስት ይደውሉ የሚል ቴክስት ገብኝ እሺ
እና ምንድን የጫጩት ጥቅ- ጭማሪ አለ
አ የጫጩቶቹ ዋጋ ፈልጌ ነው
እ የቦቫንስ ነው የሳሶ
እ የሳሶ ነው የቦቫንስ
የሳሱ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው አሁን ላይ
አሁን አሁን ሰማንያ አዎ።
አንድ ገብቷል ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው
እ እሺ፣ እሺ፣ አመሰግናለሁ እሺ።
መልካም እሺ